Hello? Hello? hello ሰላም እንዴት ነህ? ብሩክ ነህ አይደለ? የሆነ customer ደውሎ ነበረ እና አራት መቶ ወስዶበታል። ወደ እናንተ ወደ እናንተ ብሩክ አዎ ብሩክ
እኔም ነግሬዋለሁ። ነገ ጠዋት እናላላለሁ። የሚሰራው ሌላ ልጅ ስለሆነ እ እ የሚሰራው ሌላ ልጅ ስለሆነ እሺ ወደ እኔ deposit ከተደረገው እኔ ልጁ ጠይቀዋለሁ።
እሺ ነገ ይመልስልሃል በለው።
አዎ እንደዛ ነው።
እሺ ደህና ደርሽ።